ጤና ይስጥልኝ ማኒ ባባ።
ሰላም ነው?
እግዚአብሔር ይመስገን።
ዋኖ ፋይፍ ፖስት አድርጋችሁ ነበረ ጉበት ቀደም።
አዎ ዋኖ አምስት ፋይፍ።
ሚሊዮን ብር
አምስት ሚሊዮን ስንት ነበር ዓመተ ምህረቱ? ዓመተ ምን ምህረቱ አለኝ?
ስንት ነው? ዓመተ ምህረቱ ስንት ነው?
ሁለት ሺህ አምስት አ፣ የት ነው የቆመው ለማየት?
መስቀል ፍላወር ብራንቻችን ነው ያለው። ቁጥር ልስቶት እና
እሺ ትነግሪኛለሽ?
ዜሮ ዘጠኝ አርባ አራት
አይ ዜሮ ዘጠኝ አርባ አራት
ዜሮ ዜሮ
ዜሮ ዜሮ ሰማንያ ሰባት አስራ አንድ
ሰማንያ ሰባት አስራ አንድ ማን ይደውልለት?
ማሪ ባባ ብለው ያናግሯት።
እሺ